ሙሉ ሰላም ጤና ይስጥልን።
ጤና ይስጥልን።
አብሮ ይስጥልን። ሰላም
የዛሬ ሳምንት የነገ ሳምንት አዝዤ ነበረ ጥቅል ጎመን። ሌሎቹ እቃዎች ሲመጡ ጥቅል ጎመኑ አልመጣም። አስራ አምስት ኪሎ በዚህ ቁጥር ነበር። መንበረ በሚለው አዎ
ሙሉን አልመጣለትም። ጥቅል ጎመን አስራ አምስት አዎ ምንም አልመጣም። አዎ okay። የት ነበር location?
ከዲስኮ ታሪክ አዲስ ሰፈር ከዲስኮ መብራት።
okay። ለነገ ላስገባሉት።
እሺ
እሺ። አስራ አምስት እሺ፣ ነገ ላስገባሉት አለው። ነገ ይመጣልዎታል።
እሺ። ሌላ ልዘዝ እንዲ አብሮ እንዲመጣ
አሁን ማዘዝ ይችላሉ። ቶሎ complete ካረጉት ነገ አብሮ ይመጣል ሌላ
እሺ እሺ እሺ እሺ። እናመሰግናለን።
አመሰግናለሁ። እሺ